hello
ጤና ይስጥልን ቤስት ቤት ረዴት ነኝ። ምን ልርዳው?
ኧረ አልገባልኝም። ብሬ ሰኞ ብላችሁኛል ነበረ።
እሺ አንዴ ጠብቂ።
hello ሄሎ ሰላም ጤና ይስጥልኝ።
ብሩ አልገባልኝማ። ሰኞ ይገባል ብላችሁኛል ነበረ።
የምኑ በየትኛው ብር ነው?
ከቤስት ቤት አውርቼ አልገባልኝም ነበረ።
መች ነበር ያደረግከው?
ከሶስት ቀን በፊት ነበረ።
መች ነበር ቀኑ? ቀኑ
ቀኑ ያው በእንትኑ በ account ግቢና ይዋ
ቀኑ ቅዳሜ ነው፣ እሑድ ነው፣ ሰኞ ነው። መች ነው ያደረግከው? መቼ?
ቅዳሜ ቅዳሜ ነበረ።
ጋቤት ቤት ስልክህን ስጠኝ።
ዜሮ ስምንት ዜሮ ዘጠኝ ዜሮ ስምንት እሺ
ሰባ ሶስት እህ ሀምሳ አንድ እሺ ሰላሳ ዘጠኝ
ስንት ብር ነው?
ሶስት መቶ ብር
hello hello already ለታፓ አሳውቀንልሃል። ዛሬ ይገባል። እሺ ትንሽ ጠብቅ።
ትንሽ ጠብቅ።
አዎ ዛሬ ይገባል።
ከሩት አልገባም። ስድስት ሰዓት ሆናለ ከጠዋት ጀምሮ።
አዎ ልክ ነህ፣ ግን ይቅርታ ዛሬ ይገባል። እሺ
እርግጠኛ ነሽ?
አዎ እርግጠኛ